አንተ ነህ ስለም ቤት ቤት
እንትን ወደ አቢሲኒያ ብር
በዚህ ስልክ ነው እ እሺ ቤት ቤት ስልኩን ንገረኝ።
እሺ አስራ ሁለት
እሺ ስልሳ ዘጠኝ እሺ ሰማንያ ሁለት ሰላሳ አምስት ሰማንያ ሁለት ሰላሳ አምስት
ስንት ብር ነው?
አንድ ሺህ ብር
process ላይ ነው። እሺ ይገባልሃል አባቴ።
እሺ ወደዚህ መመለስ አይችልም ወደ account አይችልም። አንዴ process ላይ ስለሆነ መመለስ አይችልም።
ምን ያህል ልጠብቅ ነው?
እስኪ ቻፖች እያስተካከሉ ነው። ትንሽ ጠብቀን። እሺ እሺ እሺ